Melbourne. Hmm, ጥቁር ሰባ ዘጠኝ ሰማንያ ሰማንያ ሰባት ስልሳ አምስት ጤና ይስጥልኝ።
ሰላም።
ከድራግ ጋር ነበር የምደውለው።
አዎ፣ እሺ።
ትናንት ደውዬልሽ ነበረ። ተመዘገብሽ እንዴ?
እ፣ አሁን እሺ link ኡን ግን እ፣ እሺ ልሞክረው። አንዴ አንድ information ጠይቅሽ ነበረ ምንድን
vendor አሁን እኛ አምራቾች ነን እና vendor vendor ብለን ነው የምንመዘገበው።
አይ link ኡን አ- የላኩልሽ link አለ አይደለ?
አ፣ በሱ ስትገቢ ራሱ ጥያቄ ያመጣልሻል። መመዝገቢያ Okay በሱ ብቻ ግቢ በላኩልሽ ሊንክ።
እሺ እሺ እሺ።